Hello ሰላም ጤና ይስጥልን።
አብሮ ስትልን ኤዲ ፎቶ አዎ እሺ photographer እንደሆናችሁና ስልካችሁን ደግሞ ከኢንተርኔት ላይ ነበር ያገኘሁት።
እሺ ከዊፕላስ ሶሉሽን ነበር ምደውልልክ።
እሺ እ ድርጅታችን ዊፕላስ ሶሉሽን አንድ application ይዞ መጥቶ ነበር እና በውስጡ ግን አርባ አገልግሎት ሰጪ ድርጅቶችን እየመዘገበ ነው።
እሺ ከዛ መሀል አንዱ photographer ነው እና photographer ኡ እንደመሆናችሁ photography ላይ register እንድታደርጉና በነፃ አገልግሎታችሁ እንድታስተዋውቁ ከ client ኦቻችሁ ጋር እንድትገናኙ እድሉን ልሰጥ ነበር የደወልኩልክ።
እሺ ደስ ይለኛል።
እሺ ፍቃደኛ ከሆንክ ቴሌግራም በዚህ ስልክ ነው የምትጠቀመው?
አዎ እሺ link ኡን እልክልሃለሁ። register ስታደርግ ማንኛውም አይነት ጥያቄ ከገጠመክ okay እ ለዛው ላይ voice ልታደርግልኝ ትችላለህ፣ መልስልሃለሁ።
እሺ እሺ መልካም የስራ ቀን።
እሺ አመሰግናለሁ።
አመሰግናለሁ።
እሺ ቻው።